ይመጣል። ሄሎ ሄሎ፣ አቤት ከተማ ላይ ነው። ሰላም ነው አለን አለን። እሺ ካይሮን ነው ምንድን ነው የምትጫወተው? ካይሮን ላይ ምንድን ነው የምታጫውተው?
ሁሉንም ነው። መኪና፣ ውሻ፣ ፈረስና ኬኖ
እ፣ ውሻና ፈረሱ በዲሽ ነው የሚሰራ ታውቃለህ? ውሻና ፈረሱ በዲሽ ነው የሚሰራው
አዎ ታውቀዋለህ አይደለ?
አዎ አቋል አለኝ እኮ ነው የቀየርኩት ነው።
በጣም አሪፍ። ስለዚህ ውሻና ፈረሱ በዲሽ ነው የሚሰራው። ከላይ የላክንልህ አምስት አካውንቶች አሉ። ለአምስት shop የሚሆኑ
እም ለአምስቱ እንደሱ እንዳደረግ ያደረግ መጠቀም ትችላለህ። አምስት shop ኦች ልከንልሃል። በእነሱ መጠቀም ነው የላክልኝ። የ AnyDesk ምንድን ነው?
የሱ እኮ ነው። እሺ ያው ኬኖውን ኬኖ እንጭንላለን። ኬኖ የሚጫንበትን AnyDesk ላክልኝ። ኬኖ እንዲጫን ለምትፈልገው ፋይሉ አለ ካለ generic ፋይሉ
የዶ አለ ሁሉም አለ እኮ የመኪናውም አለ የጌሱ ነው።
ፋይሉ ላክልኝ ለኔ ማነው? AnyDesk ላክልኝ። የኬኖ የሚጫንበትን የቲቪው ጋር የተገናኘ ኮምፒውተር እ AnyDesk ላክልኝ። ሄሎ
እሺ ይሻል